ጤና ይስጥልኝ። ዋሽንግተን የህክምና ማዕከል
hello፣ CT scan ፈልገን ነው።
እሺ፣
እ?
አለ CT scan። የምን CT scan ነው?
እ- እ- እ- የምን CT scan ነው የታዘዘላችሁ?
የጭንቅላት CT scan እሺ፣ አለን።
ሚኒሊክ
ከምን ይልቅ አምቡላንስ እንዲመጣ ነው? አምቡላንስ ትፈልጋላችሁ? እሺ፣ በዚህ ስልክ ይደወልላችሁ። እሺ፣ ሌላ ስልክ ይደውልላችኋል።
በዚህ ስልክ መልሽ